hello ጤና ይስጥልኝ።
hello ጤና ይስጥልኝ።
ሰላም ቅሬታ በቀደም አቅርበን ነበረና መልስ አልተሰጠም። ጎ- ቲማቲም ጎዶሎ ነው የመጣልን።
ጎሎባችሁ ነው ቲማቲም?
አሁን ጎሎብን አስመዝግበን
okay እሺ።
ምን ላይ ደረሰ?
check ላድርግሎት እስቲ complaint list ላይ ከ- ከገባ
check ስልክ ላምጣ ንገረኝ።
አታደርግልኝ? እሺ ምን ልስጥ? የ order number ልስጥ?
አ- አዎ እንትን አይ እንትን ነው የ admin ኑ ስልክ ስልክ እ?
ቁጥር እ?
order የተደረገበት የ group leader አለ አይደል? ስልኩ ይሄ ነው ቁጥሩ እሺ ይንገሩኝ። የመስመር ስለሆነ ያወጣሉ።
ዜሮ ዘጠኝ አስራ አንድ እሺ አርባ ዘጠኝ 49 ዜሮ ስድስት 06 ሀምሳ ሶስት 53 አዎ ሐሙስ ለታ ነው የተቀበልኩት።
እሺ ስ- ምን ላይ ነበር የገደለቦት?
ቲማቲም ቲማቲም
አስር ኪሎ የተቀበሉት ላይ ነው።
የተ- የተቀበልነው ቲማቲም ዘጠኝ ነው የመጣው።
okay አንድ ኪሎ ጎሏል።
አንድ ኪሎ ነው የጎደለው።
okay እሺ አስር ኪሎ ነው ነበር።
order ኡ አየኸው?
አዎ አዎ
አዎ እሺ። እና አንድ የዛን ሁለትም እኮ አስመዝግቤ ያለው በዚሁ ቁጥር okay አዎ። location ኣችሁ የት ነው?
ጀሞ አንድ ቴሌ okay እሺ ምናልባት refund ላይ ገብተው ከሆነ አንድ ጀሞ check አንድ ቴሌ
አዎ አዎ አዎ አንድ ኪሎ refund refund ውስጥ ገብቶሎታል፣ ይመለስሎታል።
ብሩ ነው ቲማቲሙ።
ብሩ ነው የሚመለሰው።
አዎ እሺ በቃ እሺ እሺ አርባ አምስት ብር ይመለስሎታል። እሺ እሺ እሺ እሺ መልካም
ቲማቲም